ስብዓታ ወዘግምጃ ቤት በዝንቱ ቃለ ማይሌት እይታሰው በል ወንበሩ ከደብረ ምጥማቅ ነው። ስብዓታ ወዘግምጃ ቤት ማህሌተ ጽጌ በሰላሳ አይባን በስላሴ አርኬ ሰላም ለቤትኪ